ጤና ይስጥልን። ዋሽንግተን የህክምና ማዕከል።
ጤና ይስጥልን።
አቤት።
እ እንትን ECG እና እንትን ፈልገን ነበር ለማሰራት እና ከሚኒሊክ ሆስፒታል እሺ፣ ሰባት ሰዓት ላይ ነው የልብ ሐኪም የሚኖረው።
አ እንትን እሳ ECHO
ኢኮ አለ።
እሱም እሱም እንደ እሱም በዛ ሰዓት ነው አዎ፣ አንድ ላይ ነው። ኢሲ ኢሲጂ እና ኢኮ አይደለ?
እ አዎ።
እና እንትን ደግሞ እንፈልጋለን በ electrolyte የሚሰሩ NH ላብራቶሪ Na Na plus K plus Cl ብዙ ናቸው የተደረደሩት አሉ እነሱ አዎ።
እና ምን ያህል ነው እስከ እስከ አምቡላንሱ service charge?
የአምቡላንሱ service ለሚመለከተው ክፍል አስተላልፌ እነሱ ናቸው የሚነግሯቸው።
እንጂ አሁን ማወቅ አንችልም።
አዎ፣ በከ- ልትመጡ ስታስቡ ደውሉልን፣ እ፣ አስተላልፍላችኋለሁ።
እሺ እሺ፣ ሰባት ሰዓት ነው ግን።
አዎ፣ ሰባት ሰዓት እሺ እሺ እሺ